ሄሎ ሄሎ ረመዳን ይሰማሃል?
አዎ አርባ ሶስት ዜሮ ስምንት አይደል ያልከኝ?
አዎ እኮ እሱ እኮ ታዟል።
ሌላ ማና አንድ customer ነው ያዝኩት እኮ እኔ ደውሎ ምን ላድርግ? ሁለት እ ወር ምን አልከኝ? እና ሁለት- ታዲያ ያኛውን order አልነግረኝም ነበር እንዴ? አርባ ሁለት ሰባ ዘጠኝ ነው
አርባ ሁለት ሰባ ዘጠኝ ነው የሚሆነው።
እና ታዲያ እሱን እሱማ አትነግረኝም ነበር?
ሶስት ማርጋሪታው ታዟል ብላኛለች። text ላይ የተለያየ ነው የመጣልኝ ነው ያለችው። እስኪ በደንብ አድርጋቸው ኦዲት አድርጉት።
እኮ አዎ፣ በቃ እንደዛ ብትለኝ እኮ እስካሁን እንጨርስ ነበር። ቆይ እደውላለሁ።
አሁን ጨርሱ።
እሺ